Hello
ጤና ሄሎ፣ ይስጥልኝ።
እግዚአብሔር ይመስገን።
ከቢጃ ኢትዮጵያ ነው የምደውልሎት። ከኤንጂ ባርና አቤት።
ሬስቶራንት ኖት አይደለ?
አቤት።
ከኤንጂ ባርና ሬስቶራንት ኖት?
አዎ አዎ አዎ።
አዲስ የቢጃ የመለያ ቁጥር SMS ልከን ነበር። text ደርሶታል።
እስቲ ላረጋ ሌሎች እሺ አይዘጉት ይዩትና ይንገሩኝ።
እሺ እሺ እሺ እሺ Hello ደርሶናል።
ደርሶ እሺ እሱን ለማረጋገጥ ነበር። መልካም ቀን እሺ ይሁንልዎት።
እሺ